hello
hello ጤና ይስጥልኝ።
ይስጥልን።
ምን ልታዘዝ?
እ ማለት የዚህ message ጥቅሙ ምን እንደሆነ አልገባኝም ብዬ
እሺ ቴሌዊን game ነው።
እ
ቴሌዊን game ነው።
game ነው እንዴ?
አዎ
እኔ ግን አልገ- አጋጣሚ ሆኖ አልፈለጉትም፣ ግን ብር እየቆረጠብኝ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውለህ ስድስት ቁጥር ነካ ይቋረጣል።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውል።
ኮከብ ዘጠኝ ሰማንያ አምስት አዎ ከዛ ስድስት ቁጥር ነካ።
እሺ እናቴ እሺ